ሄሎ ጤና ይስጥልኝ መለስካቸው ቴሌቪዥን ሄሎ ሄሎ ጤና ይስጥልኝ
ሄሎ
ጤና ይስጥልኝ መለስካቸው ይሰማኛል ጤና ይስጥልኝ መለስካቸው ቴሌቪዥን
ሄሎ
ይሰማኛል አይሰማሁትም ይቅርታ
ኢየሱስ ቃሉ ነው
ሄሎ
አጎፋ ኢየሱስ ክርስቶስ የኔ አቦሩ አሱስ ያ